Hello, Mr.
ሄሎ ሄሎ፣ ሄሎ፣ ሰላም ነው?
እግዚአብሔር ይመስገን። ቤቷ ደህና፣ እግዚአብሔር ይመስገን።
ለን እንትኑ system እያስቸገረ ነው። ቲኬት እየወጣልን አይደለም። በኮፒ እያደረግን ከአንድ ኮምፒውተር ላይ ነው የምናወጣው።
ትንሽ ድምፅህን ከፍ ታደርግልኝ? እየተሰማኝ አይደለም።
ኮፒ እንትኑ ቲኬት እየወጣልን አይደለም። ኮፒ እያደረግን ነው እያወጣን ያለ ነው system ኡ።
ኬት ማነህ? ኬት ነው?
ከአዳማ መስከረም እሺ፣ አንዴ ጠብቀኝ።
አልወጣም እንዴ?
ሄሎ
ሄሎ፣ ሰላም ነው እግዚአብሔር ይመስገን።
አለ shop ነው
አዳማ መስከረም
ጂአር ነው
እ ጂአር ነው አይደለ? መስክ
ማለት ሄሎ
የ shop ኡ ስም አዳማ ነው።
አዎ አረ የ shop ኡ አ- እንትኑ አልተሰጠንም። እኛ ሰሞኑ የም- ምንድን ነው ስሙ አልተሰጠንም።
ቲኬት ፕሪንተር አላውጣ እያላችሁ ነው።
አዎ ቲኬቱ በፕሪንተሩ አላወጣ እያለ ነው እና ኮፒ እያደረግን ከአንዱ ኮምፒውተር ላይ ነው እያወጣን ያለ ነው ማለት ነው።
እኮ የፕሪንተር ችግር ነው የሚሆነው እንደዛ ከሆነ እኮ።
አረ እ- ፕሪንተር እዛኛው ፕሪንተር ላይ ተመሳይ ፕሪንተር ላይ ነው የምትጠቀሙት?
ሁሉም ተመሳሳይ ፕሪንተር ነው። copy system ኡ አይለቀውም። ይቆርጠውና ከኮምፒውተሩ ላይ ማለት ነው እ ጠፍር- አሁን አንድ አንድ ያወጣል አንድ አያወጣም። ከዛ አሁን አንዷን ኮምፒውተር ነጻ አርግተን copy copy እያደረግን እያወጣን ነው።
እሺ፣ መስመር ላይ ጠብቀኝ። እሺ፣ ሄሎ እሺ፣ ሁሉም ጋር እያስቸገረ ነው። ሁሉም shop እያስቸገረ ስለሆነ ይስተካከላል። እስከዛ ግን ያው ቅድም ባልከኝ እንትን በለው ያው እንደዛው እያደረግን አዎ፣ ይስተካከላል። እሺ፣ ሁሉም shop ጋር ስለሆነ ነው።
እሺ እሺ